ጤና ይስጥልኝ ሁሉ ስፖርት እባክዎ የሚወደው
ሰላም ብያለሁ ደጋጋሚ እየደወልኩ ነው እና ስላስቸገረኝ ነው የሆነ መፍትሄ ብትሰጪኝ ደስ ይለኛል
ምንድን ነው ችግርዎት
withdraw አላረግ ብሎ ነው
okay system ኣችንን እያስተካከልነው ነው እሺ ደንበኛችን እያስተካከልነው ስለሆነ ይታገሱ የእርስዎ ብቻ ስላልሆነ እያስተካከልነው ነው አዎ ቢያንስ ሳምንት ሆነው እና እንትን ምንድን ነው እኮ ነው አይ ከኛ ስለሆነ እያስተካከልነው ነው ደንበኛችን እስከ መቼ ይቆያል ያው ተስተካክሎ እስኪያልቅ ድረስ ይታገሱ ቴሌግራም ላይ እዛው እናሳውቅዎታለን
እሺ
እሺ